ጤና ይስጥልን። አቤት እግዚአብሔር ይመስገን።
cash register ኡ ከነ ሶፍትዌሩ ነው ማለት price list ምናምን አይተም ለማስገባት ጭምር ነው 54900 አዎ 54900
okay 15000 ብር የምንድን ነው ምናልባት እንትን ከፈለግን ነው stock management ከፈለግን ነው እሺ ከቫት በፊት 54900 ከነቫቱ ነው ከነቫቱ ነው 54900 ከቫት በፊት ነው 54900
ከነቫቱ ነው 54900 ብር withhold መስራት ይኖርብናል ብዬ ነው።
አዎ፣ withhold አዎ፣ እናደርጋለን።
አዎ።
እሺ። ስለዚህ ከሀ- ከቫት በፊት ባለው ነው የምናረጋችሁ።
እሺ እሺ፣ እሺ። thank you። ሙሉ ሙሉ ይከፈል።